ሄሎ ሰላም
እንዴት ዋልማ?
ሰላም፣ እግዚአብሔር
ከጀሞ ነው የምደውለው። ጀሞ ቴሌ ሆነ
እሺ።
አዘን ነበረና አሁን አዎ፣
ለአርብ ማለት ነው።
ለአርብ እሺ።
አ- አሁን እኔ ተሳስ እስኪ ሰለሞን ወደሚባል ከቤ ወደ አዘዘ ሰው ሽንኮር አዘዝኩኛል ሄሎ ከፍዬ ማለት ነው።
ማለት
ሰለሞን ወደሚባል ሰውዬ አዘዝኩኝ በስህተት እሺ፣ ኮተቤ እና እዚህ ወደ ጀሞ ሜቲ ወደሚባለው group እንትን እንድትይ
የተሳሳተ ገብተው ነው
አዎ
ኬሚስ ዛሬ ነው።
ዛሬ አሁን ነው ያዘዝኩት።
ስልክ ቁጥር ይንገሩኛል።
ዘጠኝ አስራ አንድ አስራ አንድ
ሀምሳ ሁለት እሺ።
ዜሮ ሁለት ዜሮ ሁለት
መቲ በምን ነ- እንትን ነበረ ይሆይ ሽንኩርት ብቻ ነው የተሳሳትኩት። ሌላው ልክ ነው። አምስት ኪሎ ሽንኩርት እ
ጥቅል ጎመኑ ምናምን ትክክል ነው።
ጥቅል ጎመን፣ ድንች እና
አዎ።
ሌሎቹ ልክ ናቸው። ለሽንኩርቱ ብቻ
አዎ። ሰ- ሰለሞንን አያውቁትም አሁን አላውቀውም። እሱ ኮተቤ ነው፣ እኔ እዚህ ጀሞ ነኝ።
ይሄ አሁን እ፣ ወይ እቃው የሚወስደው ከሆነ ለእርሶ ብር ነው የሚመለስሎት፣ refund የምናደርግሎት።
እሺ እንደዛ ታረጊና እኔ አዛለሁ እንደገና ሽንኩርቱን፣ ችግር የለውም ችግር የለውም። ሌላ ያዘዙና እ፣ ይሄን ደውለን እናዋራውና ከወሰደውም እ፣ ወይም ደግሞ እቃው መልሰን ብር እንመልስሎታለን።
እሺ እሺ ማያሹ እኔ አሁን አዛለሁ እንደገና እሺ፣ እናመሰግናለን።
እሺ እሺ ማ